hello ሰላም ጤና ይስጥልኝ ቤት
አብረሽ አሁን ደውዬ ነበር እናት።
እሺ
አይ እንትን user name ና password ፈልጌ
የት ነው?
በኃይሉ አርባ ምንጭ የሚል ኤሎ ላይ ኤልኮ shop።
እሺ ግን አሁን አንልክም በኃይሉ ነገ ነገ ከሰዓት
እሺ አይ ደይቅ እነግርሃለሁ ብለሽኝ ነበር። አንቺን ይሁን አናገርኩት አላወኩም። ብቻ እ እንጃ ብቻ ነገ እንልካለን።
okay አሰራሩ ተቀይሮ ነው ቅዳሜ ቅዳሜ ብቻ ነው ወይስ አይ አይደለም ያሉም supervisor ኦቹ ለዛ ነው ዛሬ ባላ ነው?
ሬቻ
ኦኬ አ- እሺ እሺ እሺ ችግር የለም እሺ እሺ thank you እሺ